ደርሶኛል አመስግኛል ጎበድ ባዝን ቢሰማኝ ምን አቅም አለኝ ምን እፈጥራለሁ ሲዘፈን ሲደለቅ አልከሸከለች እሸኝሻል በቤቴ ሰርግሽ ዕለት ጥሪው ደርሶኛል አመስግኛል ጎበድ ባዝን ቢሰማኝ ምን አቅም አለኝ ምን እፈጥራለሁ ሲዘፈን ሲደለቅ አልከሸከለች እሸኝሽ ሲዘፈን ሲደለቅ አልከሸከለች እሸኝሽ ጠልፍ ያልወሰድኳት መኩሪያ ጥይት የለኝ አስጥያ ላስቀራት ትከሻ አነሰኝ ትከሻ አነሰኝ አበሪያት አድጌ አምናኝ ተማምኛት ለሰርጓ ተጠራው ለሌላ ሲድሯት ለሌላ ሲድሯት የእሷ ወገን ያዘና ተገጣጠመና የኔ ሸጋ ሰርገኛው አዘነና ሁለት ወዶልና የኔ ቆንጆ ባልንጀራ ይክፋሻው ተብሎ ሲዘፈን የኔ ሸጋ የኔን ማና የልኛይ የፍቅሬን ሰቀቀን የኔ ቆንጆ ወይዤሽ መክረኔ ላቶኝ ላርጎሽ አልሰፋም ዙሪያዬ ባስጠይቃል መስኮል ከዚህ በላይ ምን ሊያሳዝን የሰው ነገር እድሜ ሰጠው ብዙ ይችላል ምን ይቸገር በትዝታ ስኮራመት ያላዛኝ ጣለችኝ ትዳሯን ያሙቀው የምላትም የለም ውበቴ ሰርግሽ ዕለት ጥሪው ደርሶኛል አመስግኛል ውቤት አዲሱ ቤትሽን ያለም ያርግልሽ መርቄሻለሁ ነጥለውሽ ከኔ ሰጥቶሽ ለሌላ ምን ያደርጋል ነጥለውሽ ከኔ ሰጥቶሽ ለሌላ ምን ያደርጋል አሃሃሃ አማላጄን ታዘብኩ ባንቺ የተነሳ እህህህ ሁሉም ቀለለብኝ ሚዛን አነሳ ሚዛን አነሳ አሃሃሃ በይተዩ በይተዩ ይቅር ምን ያደርጋል እህህህ እንኳን የወጠኑት የያዙት ይወድቃል የያዙት ይወድቃል አልገባም ከዳሱና ድግሱ ምን ነው የኔ ሸጋ ትከሻ የማይሞቃ አይጥመኝ እስክስታው የኔ ቆንጆ በማለት ልታይ ላገኘሽ ብቻ ነው የኔ ሸጋ ተነጥቆ ላጣማና መችዬ ያነሰው የኔ ቆንጆ ለሁሉም አትሞላ ዓለም ጎዶሎ ነች። ደስታና ሐዘን ታካፍለዋለች። ደሞ ካለ ያየኖል የድል ነገር ይቅናሽ እንጂ ምን ሊወጣ ይመለናገር ስትሸኝ ልዘን እንጂ ያለ ሰው ጥለሽኝ ባንቺ የሚተካው ማካካሻም የለም። ሸጌ ሰርጌሽ ዕለት እኔው ነግሬ ባረግሽ ቤቲ ሲዘፈን ሳለቅሶ ያለው አድባር ትቀበልሽ ገዴ ባዳሽ ነኝ እርቄሻል አድባር ትቀበልሽ ገዴ ባዳሽ ነኝ እርቄሻል አሃሃሃ በእምነት በሃይማኖት በባተባንዶን የምን ዱብ ዕዳ ነው ሳናስብ የለየን ሳናስብ የለየን አሃሃሃ የዝርዝር አዝርቷ ከዘሬ ጌም የለው ሳትወድ ከኔ ለያት መርጫዋን ተጭነው መርጫዋን ተጭነው ማተብዬ ልምጠና ባስብ ልጠይቅሽ የኔ ሸጋ አብሮ አደግ ወዳጀና ብል ይከፋል ባልሽ የኔ ቆንጆ በቃ ተራራቅና ያሰብነውም ቀረ የኔ ሸጋ ምኞቱ ጥናችን አይ መይለዚ ነበረ የኔ ቆንጆ አይጠፋም እንደኔ እጣ የደረሰ ጠብቅ ያቆየውን ያሳለፈ ለሰ ደሞ